ጤና ይስጥልኝ። አውርቴ አዲስ ነው በኮምርቶ
እንትን ከቴሌ ብር ወደ አሪፍ ወደ አበሻ ለማስገባት ለቴሌ ብር እና አሪፍ ቤ ላይ ገብቷል እና ብሩ ወደ አበሻ አልገባልኝም።
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ተመስገን ኃይሌ መገንታ።
እሺ ቴሌ ብር በዚህ ቁጥር ነው የሚጠቀሙት?
በዚህ ሳይሆን በሌላ ነው የምጠቀመው እንትን ዜሮ ዘጠኝ ሰላሳ ስምንት እሺ ሰማንያ ሰባት ሰማንያ ዘጠኝ አስራ ስምንት
እሺ ደንበኛችን በዚህ ስም ተመዝግቦሎታል። ደንበኛችን screenshot ልቀውልና አዎ እንትን ቴሌግራም ቁጥር ሰተኝ ቅድም ቴሌግራም ላይ screenshot አድርገህ ስምህንና ስልክህን ላክልን ምናምን ብለህ ነበር። ልኬያለው ቴሌግራም ላይ እሺ ደንበኛችን ለሚመለከተው አካል እናስተላልፍለታለን። እስከሚስተካከል ነው። ትንሽ በትዕግስት ይጠብቁ።
እሺ
መስመር